ጤና ይስጥልን BGI ኢትዮጵያ ቤተልሔም ነኝ። በምን ልርዳዎት?
አቶ ጤና ይስጥልን።
አብሮ ይስጥልን። እግዚአብሔር ይመስገን።
እንትን ነበረ ፍሪ ጊዮርጊስ ድራፍት ፍሪጅ ተበላሽቶ እሺ እና ከሳምንት በላይ ሆነው። ምክንያቱም አሁን እኛ ላይ ትልቅ ገቢ ያለ ጊዮርጊስ ድራፍት ነው እና ሳምንት በላይ ሆነ። customer ም እየራቀ ነው። ደውለን ነበር እስካሁን የመጣ ባለሙያ የለም።
እሺ አስመዝግቦ ነበር እኛ ጋር።
አስመዝግቧል። አዎ
እሺ በ- ያስመዘገበበት ስልክ ቁጥር ይንገሩኝ።
ሁለት መቶ ነው ያስመዘገብከው ካልበል
ሌላ
እያዳመጥኩት መደበኛችን
ዜሮ ዘጠኝ ሀምሳ ሁለት አስራ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ ሀምሳ ሁለት ሀምሳ ሁለት አስራ ስድስት አስራ ስድስት አስራ ዘጠኝ አስራ ዘጠኝ
አስራ አንድ አስራ አንድ እሺ ፍቅር ባር and restaurant ናት።
ፍቅር ባርና ሬስቶራንት አዎ።
እሺ ደንበኛችን ጥያቄ ወደሚመለከተው አካል ተላልፎሎታል። ምናልባት የወረፋ ጉዳይ ሊሆን ስለሚችል ይጠብቋቸው ይመጡሎታል።
እሺ በቃ እሺ እሺ ደንበኛችን ስለደወሉ እናመሰግናለን።